እሺ ሰላም እሺ እሺ ቦታችን ነው አስተዋውቀው።
ሄሎ ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልን።
ከችፕችፕ ነበር ምደውለው ስንታየው።
እሺ፣ አይ፣ ይቅርታ ትላንት complain ም አቅርበው ነበር አልመጣም። product ኡ አዎ፣ ዛሬም አልመጣም። አዎ፣ ቃሪያ ነበር አደለ?
ጣሪያ ነበር። አዎ፣ ሌላም product ኦች ጨምረን እና እንግዲህ ወይ ለነገ ተላክሽልን።
ይቻላል። አዎ order አድርጎ ወይ ነገ ባንድ ላይ አዎ፣ አዎ፣ ከሌላ አዎ።
product ኦች ጋር እንዲወጣሉት እናድርግ።
እንደዛ ይሻላል ይመስለኛል። ከዚህ በፊትም እንደዛ ስለነበረ እም፣ በቃ ጠዋት ላድረግና order አድርጎና ባንድ ላይ ይመጣሉታል።
እሺ፣ so ለነገ ላስገባሉት።
ለነገ አዎ፣ ከቻል የት- የት አካባቢ ነበር location ያሉ?
ሽሮ ሜዳ።
ሽሮ ሜዳ። ምን ከምሽት እሺ ይመጣሉታል።
እሺ እሺ